Hello አቤት።
ጤና ይስጥልኝ ሀሚድ ነኝ። መለሰ ሰላም ናችሁ?
እንዴት ነህ?
አቤት። ይሰማኛል።
እሺ ምን ነው?
አንዴ cashier code ልነግራችሁ።
እሺ ንገረኝ።
ዘጠና ስምንት እሺ
ዘጠና አምስት እሺ
አራት መቶ አስር
በስድስት ጨዋታ በአምስት ጨዋታ ተሸንፋል።
በስንት ጨዋታ?
አምስት
እሺ
ሌላ አለ?
ሁሉም ጨዋታ አ በአምስት ጨዋታ ተሸንፋል እሺ ማለት እሺ። እና አምስት ጨዋታ ደግሞ አሸንፋል።
እሺ
ስለዚህ X ነው ትኬቱ ተሸንፈሃል ማለት ነው።
እሺ ምን የለም። አመሰግናለሁ።